አጋጣሚ ሆኖ ከገደች ርቃ መንፈሴ ልጋብዘው የሐዘን ሙዚቃ አጌጌ ናጌጌ መንፈሴ ልጋብዘው የሐዘን ሙዚቃ እንዲህ ነበረ እያልኩ በነበረ ብቻ እሺ ቢላል ምደው አካል ለብቻ እሺ ቢላል ምደው አካል የለም ሰገነት የኔና የአንቺን ሰገነት ፍቅር ስናውቀው ሰገነት የኔና የአንቺን ሰገነት ፍቅር ስናውቀው ሰገነት ማዶ ለማዶ ሰገነት እንዴት ልንዘልቀው ሰገነት ማዶ ለማዶ ሰገነት እንዴት ልንዘልቀው እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ ኖሪልኝ በሰላም ኖሪልኝ በጤና ኖሪልኝ በሰላም ኖሪልኝ በጤና የወሰደሽ አድባር ይመልስሽ ደህና እናቴም አባቴም አንድ እሷው ነበረች እናቴም አባቴም አንድ እሷው ነበረች ባደራ ቃል ኪዳን ተሰናብታኝ ሄደች እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ ላይ በቁም መርዶ ለቅሶ አይኗ ተከፍኖ ሕይወት የነጠላት የወላጅ ተጽዕኖ ይሄና ጊዜ ሕይወት የነጠላት የወላጅ ተጽዕኖ ገራገሯ እንጀቷ እኔን ያለ ሆዷ ይዟት ገሰገሰ ሳትወድ በግዷ ይሄና ጊዜ ይዟት ገሰገሰ ሳትወድ በግዷ ሰገነት የኔና የአንቺ ሰገነት ፍቅር ስናውቀው ሰገነት የኔና የአንቺን ሰገነት ፍቅር ስናውቀው ሰገነት ማዶ ለማዶ ሰገነት እንዴት ልንዘልቀው ሰገነት ማዶ ለማዶ ሰገነት እንዴት ልንዘልቀው እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ በናፍቆት ረሃብ ለተንገላታ ሰው በናፍቆት ረሃብ ለተንገላታ ሰው ምንኛ ደስ ይላል ደብዳቤ ሲደርሰው አመሰግናለሁ ልቤ ረክቷል ዛሬ አመሰግናለሁ ልቤ ረክቷል ዛሬ እንዳለሁ ቆጠርኩት ከእሷ ጋር አብሬ እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ ነይ መመረሻሽ ጊዜው ቀኑ ዘገየብኝ ሌሊቱ ወደ ቀን ወሩ አመት ሆነብኝ ወይኔ ወይኔ ወይኔ ሌሊቱ ወደ ቀን ወሩ አመት ሆነብኝ ተመስገን እላለሁ የባሰ እንዳይመጣ ማን ያውቃል የፊቱን የነገውን ዕጣ አሃሃሃሃ ማን ያውቃል የፊቱን የነገውን ዕጣ ሰገነት የኔና የአንቺን ሰገነት ፍቅር ስናውቀው ሰገነት የኔና የአንቺን ሰገነት ፍቅር ስናውቀው ሰገነት ማዶ ለማዶ ሰገነት እንዴት ልንዘልቀው ሰገነት ማዶ ለማዶ ሰገነት እንዴት ልንዘልቀው እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ አጋጣሚ ሆኖ ከሄደች ርቃ አጋጣሚ ሆኖ ከሄደች ርቃ መንፈሴን ልጋብዘው የሐዘን ሙዚቃ እንዲህ ነበረ እያልኩ በነበረ ብቻ እሺ ቢልል አልምደው አካሌን ለብቻ ኖሪልኝ በሰላም ኖሪልኝ በጤና ኖሪልኝ በሰላም ኖሪልኝ በጤና የወሰደሽ አድባር ይመልስሽ ደህና የወሰደሽ አድባር ይመልስሽ ደህና እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ ተመስገን እላለሁ የባሰ እንዳይመጣ ተመስገን እላለሁ የባሰ እንዳይመጣ ማን ያውቃል የፊቱን የነገውን ዕጣ ማን ያውቃል የፊቱን የነገውን ዕጣ እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ እንዲያው ሰገነቴ ገራገሯ አንጀቷ እኔን ያለው ሆዷ ገራገሯ አንጀቷ እኔን ያለው ሆዷ ይዟት ገሰገሰ ሳትወድ በግዷ ይዟት ገሰገሰ ሳትወድ በግዷ ሰገነት